ጤና ይስጥልኝ ቤተሰቤ ዲቦራ ነኝ Welcome
This is confirm.
Name your best ቤት number please.
ስልክ ቁጥር ይሄ ነው። ሰማንያ አንድ መጨረሻ
ስንት ብር ነበር?
አንድ ሺ አንድ ሺ ነው። ብዙ ጊዜ
ስንት ጊዜ ሞከርክ?
ብዙ ጊዜ ነው። ቼክ አድርጋው።
እሺ እሺ፣ ትንሽ ጠብቀኝ መስመር ላይ እሺ
ሌላው አቤት
ወደ ቴሌ ብር ነው የላከው አይደለ?
አዎ ወደ ቴሌብር ወደ ቴሌብር ወደ branch ምናምን አለ እ
branch transfer ካርጋው ነበር እኔ ወደ branch አዎ ወደ branch ሳይሆን በቻፓ ነው withdraw ያደረግከው።
እሺ ወደ ቴሌብር ላክልኝ
ይኸውልህ እንደዚህ ላድርግ፣ በቻፓ የሞከርካቸውን ማለት ነው ወደ Best Bet account ልመልስልህና አ ከዛ በኋላ Santim Pay በሚለው አውጣው። እሺ በሱ ወደ ይፈጥናል።
ወደ Best Bet እመልሳለሁ ከዛ በኋላ ወደ
በ Santim Pay ወደ- ደግሞ ወደ ቴሌ ብር ላከው አንተ። እኔ አይደለም፣ ልመልስልህ እ ከአን- ከአንተ ወደ ቴሌብር ላክልኝ አንተ
አይ እንደዛ እኔ ማድረግ አልችልማ። አንተ ነህ ማድረግ የምትችለው እንደዛ። እኔ ብሩን ወደ Best Bet account መልሰዋለሁ። አንተ ደግሞ በ Santim Pay ተጠቀምና ወደ ቴሌ ብር ላከው።
እሺ እሺ እንደዛ ይሻላል። ቻፓ የሚለውን ሳይሆን ሳን- Santim Pay የሚለውን ተጠቀም። እሺ
እሺ በቃ አሁን ወደ Best Bet account መልስልሃለሁ።
እሺ